ጤና ይስጥልን ማሊባባ
አብሮ ይስጥልኝ። እንዴት ነሽ?
ተበይን ምን ልታወራ?
ኮሮና ካሪና ነበረኝ እና እሺ
ኮሮና ካሪና አለኝ። ቅያሬ ወይ ነገር ጨምርበት
እየሰማሁት ነው መኪና ምን አይነት መኪና መግዛት እችላለሁ?
እኮ መጀመሪያ ኮ- ኮሮና ካሪናዋን አምጥተው እንያታ።
አ፣ የት ናችሁ እናንተ?
እኛ የምንገኘው መስቀል ፍላወርና ፓስተር እንገኛለን።
ፍላወር
መስቀል ፍላወርና ፓስተር አባት
ፓስተር አደባ ፓስተር ምቱ ምኑ ጋር ነው ፓስተር?
ፓስተር አደባባዩ ፊት ለፊት አደባባይ ፊት ለፊት ነው።
አ እሺ፣ ይችላላችሁ።
እሺ፣ እናመሰግናለን ስለደወሉ።
እሺ።